Yes, yes, yes.
መድጋል ቧ Hello Hello።
ዋው ወንድም ገንዘብ ለማውጣት ብለን እሺ
እምቢ አለን። folder ኡን ስናስገባ
ለመውጣት ብለህ ነው?
አለንና እ መቼ ነው ወጪ ያደረከው?
ትላንትና ማታ
ትናንትና ማታ።
አዎ
እሺ እ ሰሞኑ system ትንሽ አስቸግሮ ስለነበረ እስከ ነገ ድረስ ወይ ቤት ቤት account ላይ ወይ ቴሌብር account ላይ ይገባልሃል።
እሺ እሺ እሺ እሺ።
ያው ዘንባ